የውዳዳሪነ ቀልቤንም ያነሳ የዱር አዳኘነ ስተኛ ስነሳ ውስጤን ገዝተህዋ አዳሉ አንበሳ አይን ገበያነ ልቤንም ያወራል ጎንደር ሶኝ ጎጃም ነሽ እንዴ ወለዬ አቅርቢ ላቅርብሽ ልግባ ዋሻንችዬ ከቤት ያወጣኝ ትቼ ግብይቴን እዩ ያንቺ ውበት ሲሞግትህም ልቤን ጎንደር ሶኝ ጎጃም ነሽ እንዴ ወለዬ አቅርቢ ላቅርብሽ ልግባ ዋሻንችዬ ከቤት ያወጣኝ ትቼ ግብይቴ እዩ ያንቺ ውበት ይሞግትም ልቤን እናንዬ ናንዬ ናን እናንዬ ናንዬ ናንዬ ናን እናናይ ናናይ ናናይ ናንዬ ናናይ ናናይ ናንዬ ናናይ ናናይ ናንዬ ናናይ ናናይ ናንዬ ሁሉም ያምርብሻል ያምርብሻል የኔ ቆንጆ ያምርብሻል የአይንሽ ጨፈቃው ያምርብሻል የኔ ቆንጆ ያምርብሻል ሹሩባውም ያምራል የኔ ቆንጆ ያምርብሻል የአንገት ንቅሴው ያምርብሻል የኔ ቆንጆ ያምርብሻል ጉትቻውም ያምራል የኔ ቆንጆ ያምርብሽ የጆሮ ጌጥሽ ያምርብሽ የኔ ቆንጆ ያምርብሽ የአንገት የብር ጌጥ የኔ ቆንጆ ያምርብሽ የእጅሽ ብር አምባሩ ያምርብሽ የኔ ቆንጆ ያምርብሽ በደረቷ የአንገት ብሩ መለያዋ ያመስቀል መቼ ቀረ ጥበብማ መቀነትም የው አንቾሌ ጥልፍልፉ መጫሚያዋ አምሮ ሄዷል ከጥበቧ አይንን ቀረ ከገላዋ ልቤ ገባች ወለየዋ ወለየዋ ወለየዋ ወለየዋ ወለየዋ ወለየዋ ወለየዋ ጎንደር ሶኝ ጎጃም ነሽ እንዴ ወለዬ አቅርቢ ላቅርብሽ ልግባ ባሻንችዬ ከቤት ያወጣኝ ትቼ ግብይቴን እዩ ያንቺ ውበት ሲሞግትህም ልቤን አልመለስኔ ወደ መጣሁበት ልቤ ማወዷታል ወለየዋን ወጣት ሁኚልኝ እኔ ጌጥ የጎጆዬ ዋላ አድባር ማውጋሮ ፍቅሩ አንቺን ይስጠኛል እናንዬ ናንዬ ናንዬ እናንዬ ናንዬ ናንዬ ናንዬ እናናይ ናናይ ናናይ ናንዬ ናናይ ናናይ ናንዬ ናናይ ናናይ ናንዬ ናናይ ናናይ ናንዬ ያምርብሽ ያምርብሽ የኔ ቆንጆ ያምርብሽ ያንገት የብርጌጥ የኔ ቆንጆ ያምርብሽ የእጅሽ ብር አምባር ያምርብሽ የኔ ቆንጆ ያምርብሽ በዋዜማው በአውደ ዓመቱ እንጃ ቀረ ይህ ብይት ከገበያ ከዳር ቆሜ እሷ ሆነች ክብይት እኔ ላንቺ አንቺው ለኔ አውደ ዓመቱ ሁኚ ለኔ እዚህ ሽግሯ እርጥብ ብዬ የኔ ቆንጆ አንቺ ወለኝ ወለየዋ ወለየዋ ወለየዋ ወለየዋ ወለየዋ ወለየዋ ባውደ ዓመቱ እንጃ ቀረ ግብይቱ ይዤሽ ልግባ እርጥብዬ አንቺ